Hello? Hello? Hello ው Hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
አቶ አለልኝ
አቤት ከ We Plus Solution ድርጅት ነበር ምደውልሎት።
እ እ ከ We Plus የ transportation ሰጪ ተቋም ነበር ምደውልሎት።
አባዬ አተውኝም ተውኝ እኮ ብያቸዋለሁኝ።
Okay፣ ስራ ተደውሎሎት የላችሁም ነበር።
እንዴ?
ከስ- በቃ እሺ።
ተውኝ።
እሺ፣ ቅርታ አድርጉልኝ። እሺ